ሰላም ጤና ይስጥልኝ። ቺፕ ባኮ ምን ልርዳው ሰላም እናት እንዴት ነሽ?
ሰላም አለን።
መረጃ ልጠይቅሽ ነበረ። ነገ እሺ።
ትሰራላችሁ እንዴ?
ነገ አዎ እንሰራለን።
ነገ እሑድ ማለት ነው።
እሑድ አዎ እንሰራለን።
okay delivery ያላችሁ አይደለ? ታመጣላችሁ?
አዎ ዛሬ order አድርገው ከጨረሱ ይመጣሉታል።
በቃ እርግጠኛ ለመሆን ብዬ ነው እሑድ ስለሆነ።
ይዘዙ። ሽንኩርት ምናምን ነው ማዘዝ የፈለጉት አይደለ?
አዎ ትክክል።
ይመጣሉታል። አዎ ኦርደር ያሉ
እሺ እሺ፣ እሺ።
እሺ እሺ።